ስሚም ቻርባ
hello ጤና ይስጥልኝ።
ጤና ይስጥልኝ።
አንድ ሺህ አምስት መቶ ብር ከቴሌ ብር ተቀንሶ ነበረ ግን እሺ።
አልገባም።
deposit አድርገው ነው
እ?
deposit አድርገው ነው
አዎ።
ቴሌግራም ላይ ልከውልናል።
አይ ቴሌግራም ላይ
በቃ በዚህ በዜሮ ዘጠኝ ስልሳ ቤት ያውቁታል።
አላውቀውም። አይ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እም፣
በዛ ቴሌግራም ላይ የላኩልን check እናደርግሎታለን።
እሺ
እሺ